ጤና ይስጥልን ቤተሰቤት ዮናስ ነው የምንረዳው።
እስቲ ቦን ልቀቁልኝ እስኪ ታ- አይታይምና ቤት ኪንግ
ምን ካሸርና ወይስ?
ካሸር ካሸር ኮዳ
እሺ ትኬት ነው ትኬት ቼክ ለ- አ- ቼክ ለማድረግ ነው።
አዎ እሺ ካሸር ኮዱ ልንገሩኝ።
አስራ አራት ሰላሳ አራት
አስራ አራት ሰላሳ አራት ዜሮ ሰባት ሀምሳ ስምንት
እሺ ጠብቀኝ መስመር ላይ
ሄሎ
ሄሎ ይጠብቁኝ ደንበኛችን check እያደረኩለት ነው። እሺ
እሺ ሌላም አለ ብዬ ነው እሺ ይጠብቁኝ አንዴ።
እሺ
ሄሎ ደንበኛችን ሄሎ አቤት አቤት እ፣ postpone የሆኑ ጨዋታዎች አሉ አይደለ? ሁለት ጨዋታዎች እ ስለዚህ እነሱ መጠበቅ ይኖርብሃል። ሀያ አራት ሰዓት ሲሞላው እ ከተካሄዱ የእነሱንም አንድ ላይ calculate ይደረጋል። ካልተካሄደ ደግሞ void ይሆንና የቀሩትን ሌሎቹን calculate አድርገን ቦነስ ይታሰባል ማለት ነው።
okay እሺ አንድ ገና ጨዋታ lost ሆኗል።
የዝ- አዎ፣ አንድ አንድ ጨዋታ እንደዛ ሆናለ ዛሬ አዎ።
ዛሬ አለ
አዎ ዛሬ ስ- የአራት ሰዓት ከአርባ አምስት ድረስ መጠበቅ ይኖርብሃል። ሀያ አራት ሰዓት እስከሚሞላው ማለት ነው።
እ እሺ እሺ ሌላ ትኬት ያልከኝን check ላድርግልህ።
እሺ እ አሁንም አስራ ሰላሳ አራት አስራ አራት ሰላሳ አራት ሰላሳ ስድስት አርባ አንድ
እሺ ይሄ lost ነው። ሶስት ጨዋታ lost አድርጓል።
እሺ እሺ እናመሰግናለን። መልካም ቀን። እህ
መልቀቅ ይቻላል አ ማለት ማድረግ ምኑን scan ለማድረግ አረንጓዴ ምናምን የሚለውን ቀዩን እ፣ ይቻላል አ መልቀቅ አዎ አዎ ይቻላል። አዎ እሺ እናመሰግናለን። መልካም ቀን።